ሰላም ጤና ይስጥልኝ። እንዴት ዋልሽ? ሰላም ናችሁ? ምን እንትን ኩላንት cooler ኡ አላቀዘቀዘልን ብሎኝ ነበረ።
እሺ አስመዝግቧል። ወደኛ ደውሎ እ፣ አላስመዘገብኩትም። ትናንትና አጋጣሚ መብራት እየተ- እንትን እየተቆራረጠ ስለነበረ የእሱ አዎ።
problem ይሆናል ብዬ አዎ፣ እና በአጋጣሚ ደግሞ አሁን እምቢ አለኝ።
እሺ ቀኑ ይበል።
ሰፍተውበታል ወይስ ምንም ማለት
ቀን ቀን ላይ ሰፍተውበታል ወይስ ቀኑ ሙሉ?
አልተሰራ አልተሰራበት ስጋ ቤትና ስለሆነ እ፣ ዛሬ ስራ የለንም አጋጣሚ እሺ እሺ ደምያቸው እና- ቢአይዲዩስ ልቀበሉ የመለያ ቁጥሮትን ቁጥሩን አላቆም ወይ ቲን ነበርሽን ቲን ነበር ልንገርሽ እሺ ያው ቲን ነምበር ስጠኝ ሁለት ዜሮ
ሁለት ዜሮ ሀምሳ ሰባት ሀምሳ ሰባት ስልሳ ስድስት ስልሳ ስድስት ሁለት ዜሮ
ሁለት ዜሮ ነው ወይስ ሁለት ዜሮዎች?
ሁለት ዜሮዎች እሺ ሁለት ዜሮዎች
ሀያ አምስት ሀያ አምስት ደምያቸው እባክዎ መስመር ላይ ጠብቁን እየፈለግኩ ነው።
እሺ
ደንበኛችን እ፣ ስልክ ቁጥር በዚህ ነው ድርጅቱ የተመዘገበው።
ሀምሳ ዘጠኝ እስኪ ዜሮ ዘጠኝ አስራ ሶስት እሺ ዜሮ ዘጠኝ አንተ- አስራ ሶስት ሀምሳ ዘጠኝ ሀያ ስምንት ስልሳ አምስት ዘጠኝ ሀያ ስምንት ስልሳ አምስት ዜሮ ዘጠኝ አስራ ሶስት ሀምሳ ዘጠኝ ሀያ ስምንት ስልሳ አምስት እሺ ደንበኛችን እባክዎ ትንሽ ይጠብቁበት። TIN number ኡ ስላላገኘው በዚህ ልፈልገሉ።
እሺ አት- እ?
ደንበኛችን ይሰማል።
ይሰማኛል።
አ፣ ባርኮት ግሮሰሪ ነው።
አዎ አዎ እናት እሺ ለሌላ ጊዜ TIN number ኡ TIN number ሳይሆን ቢጂ ዜሮ- ID number ኡ አይ አውቀዋለሁ። መኪና ውስጥ ስላለ ራቅ ስላልኩኝም ነው። እሺ እሺ አ ራቅ ልኩኝም።
እሺ ሙሉ ስሙን ልቀበለው።
ብሩክ ብርሃኑ ብሩክ ብርሃኑ አ
ስልክ ቁጥር በዚህ ልመዝግብሎ ወይስ?
አ በዚህ በዚህ በዚህ አንድ መዘግቢ ይዤዋለሁ፣ ግን በዚህ አድርግ።
እሺ
ጠዋት እንደ በ- በጠዋት እንዲመጣ ላይ አድርጊልኝ በእናትሽ። ጠዋት ስራ አለም ያው ስጋ ቤት አይደል ነገ ቅዳሜ አዎ
ማ- እሺ ደንበኛችን እኔ የሚ- ቅሬታዎትን ወደሚመለከተው አካል በአስቸኳይ አስተላልፍላታለሁ።
እሺ እሺ maintenance ስላለ እሺ የ maintenance request ስላለ እንትን እላለን። አሁን አላቀዘቅዝ ነው ያሉት ወይስ ምንድን ነው አ- ያሉት?
አያቀዘቅዝም በቃ ሙሉ ለሙሉ ቆሟል። እና ጠዋት ደግሞ በጣም ስራ አለን እኛ። የሚገርምሽ ማቀዝቀዝ ነገር ነው እንጂ ማሽኑ ይነሳል።
ማሽኑ ይነሳል፣ ግን አላቀዘቅዝም ማለት አላቀዘቅዝ ነው ያለው።
አ ፋኑ አይዞርም።
እሺ ደንበኛችን እኔ ይሄ ቅሬታዎትን ይሰራል። እሺ እሺ እሺ ወደሚመለከተው እናት።
አካል አስተላልፍላታለሁ።
እሺ እናቴ ተባረኪ።
አሜን።
ሌላ ምንም የለውም። ተባረክ።
እሺ ደንበኛችን ስለደወሉ እናመሰግናለን። አገልግሎት እሺ።
ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ምሽት።
እሺ እሺ እሺ እሺ